ሌላ
እሺ አይ አይቼዋለሁ።
እሺ የኢትዮ መቶ ሰላሳ ሽልሽነት ሳምንታዊ እሺ
ስሞትን መጠየቅ እችላለሁ?
እ ስሞትን መጠየቅ እችላለሁ?
ስሙ
አዎ
hello hello ወይ ወይ አይሰማም?
ይሰማል ይሰማል።
ስሞትን መጠየቅ እችላለሁ ወይ?
ስማ መልሽ ምን ነው
ስሞትን ማን ልበል?
ስለም ሰመሩ ነስሩ ወይ አይሰማም?
ስሞትን ወይ ሰማ- ጾቱ ሶስት ሰመሩ ነስሩ
ሰመሩ hello hello ወይ
የት አካባቢ ነው የሚኖሩ?
እ እ እ
የት አካባቢ ነው የሚኖሩት?
ወልጤ
ድምጽ አይሞትም?
ወልጤ ወልቂጤ
ሲ- ሲሙ በርስም ነው በሰመሩ ነስሙ ሲሙ በርስም ነው ወይ?
አይመስለኝም። እኔ እንጃ አላውቅም። የምን ቴ- ሲሙ ሲሙ የኔ በኔ ሲሙ የወጣ አይደለም።